hello,
አቤት አቤት ምን ልታዘዝ?
ጥልኝ የሆነ ሲም ላይ የብ- ቀን በቀን እለት በእለት አንድ ብር አንድ ብር የቆረጠ ነው። ለዚህ ነው
አንዴ መስመር ላይ ጠብቀኝ።
እ?
ስልክን ቁጥርህን ንገረኝ።
የራስን ስልክን አዎ እንዲቋረጥልህ።
ዜሮ ዘጠኝ እሺ
ስልሳ አራት
እሺ
ሰላሳ ዘጠኝ እሺ
አርባ ስድስት እሺ ስልሳ ዘጠኝ
እሺ፣ መስመር ላይ ጠብቀኝ። አቋርጬልሃለሁ።
እ?
ተቋርጦልሃል።
ተሳስቼ
ተቋርጦልሃል። አውስድብህም አስር ብር አስር ብርም ይቆርጥል አንዳንድ ቀን።
እኮ አቋረጥኩልህ እሱን።
እሺ እሺ የሆነ አንዱም አለ እሱ ላይም ቁረጡ እሺ ስልክህን ንገረኝ። ዜሮ ዘጠኝ ዜሮ ዘጠና አራት እሺ
ሰባ አንድ እሺ ሰባ አራት እሺ አስራ ሰባት
እሺ አይ በዚህ አልተጫወትክም።
አሀ በ- አንድ ብር አንድ ብር ግን የቆረጠ ነው።
አይ የኛ አንድ ብር አይደለም። ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ነው።
አው እሱም ነው ያኛው አሁን የነገርኩ አንድ ቀን አንድ ቀን አንድ አንድ ቀን አንድ አንድ ብር በዕለት የቆረጠ ነው። ለዚህ ነው አይ አሁን የለም።
የለም።
አዎ እሺ እሺ
እሺ